hello አቤት ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ቃል ኪዳን እባላለሁ። የምደውልልዎት ከግሎሪ real estate ነው።
እሺ
የንግድ ሱቆች እና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት እርስዎ የመግዛት ወይንም invest የማድረግ ሀሳቡ ካሉት መረጃ ልሰጡት ነበር።
የለኝም እናቴ፣ የጀመርኩትን መጨረሻ አጥቻለሁ።
እሺ ምናልባት ሌላ የሚፈልግ ሰው ካለ ይደውሉልኝ።
እሺ እሺ አመሰግናለሁ።
እሺ እሺ